ነኝ።
ፍቅር ሰላም ነው?
ሰላም እንዴት ነህ?
አለ ሀምሳ ስምንት አስፋት
ሀምሳ ስምንት
አስራ ሰባት
ሀምሳ ስምንት አስራ ሰባት እሺ ምንድን ነው?
አንድ ይውጣልኝ ነበር ተቃራኒ ወርድ ሆኖብኝ ነው።
እሺ ተቃራኒ የነበረ ንገረኝ።
እ ሀምሳ ስምንት ሀያ አንድ
ሀምሳ ስምንት ሀያ አንድ እሺ ጠብቀኝ አንዴ።
እሺ እሺ
እ? እ hello ወርቁ አቤት አቤት የትኛው ነው ተቃራኒ የሆነብህ? ሁሉም ሁለቱም እኮ አይተው ከሆነ ከገርጂ ገርጂ ነው አይደል ያዝከው?
አንዱ ቦሌ መድኃኒዓለም እና የረር
ይኸውልህ እ ኦስካር ገርጂ ወደ የረር ጉሊት አይደል?
አዎ አዎ አንደኛው ደግሞ ቬጋስ በርገር ገርጂ ወደ ቦሎ ቦሌ መድኃኒዓለም ያ ቦሌ አላየሁትም።
መድኃኒዓለም ችግር የለውም ችግር የለውም።
ወርቁ የትኛው ነው እንዲወጣልህ የፈለግከው ግን ያው አውስ- ይወስናል እ የኤረር ጉሊቱ ነው የሚወጣው እ አዎ አዎ
ሌላ ወርቁ አቤት አቤት
ሌላ ወርቁ አቤት አቤት ይሰማል።
የኤረር ጉሊቱ ይወጣልሃል። እሺ እሺ እሺ አመሰግናለሁ።
ችግር የለውም።